ትችዋለች።
ሄሎ
በሰላም
ሄሎ፣
አይሰማም።
ይሰማል። ጤና ቤስት ቤት።
ስዩም ከአዳማ ነው።
እሺ አምራዊ መቶ ሰባ ሰባት አንደኛው እየሰራ አይደለም። ቅድም ልከን ያላቸው ነበር።
አማዊ መቶ ሰባ ሰባት አዎ ኤኒዲስክ ልከን ነበረ። እቺ ቢትማን ፕሪንተሯ እየሰራቸው ነበረ እሺ።
እና እስካሁን ቁጭ ብሏል። AnyDesk ም ደግሞ ምናምን ሶ- አሻራ አንድ ነው እየሰራ አይደል? ያልሆነው ብቻ ሁለት piece ነው ያለው። አንዱ እየሰራ አይደለም።
እስቲ ቆይ ጠብቀኝ፣ ደግሞ ሰው በዛባቸው። ቅድም ነበረ የተጀመረው ማለት ነው።
እሺ፣ ጠብቀኝ አንዴ።
ቅድም የባሰ ነው። ሉላ እኔ እኮ hello።
transaction ይታወቃል ወይ?
በማን ነው የላከው? Any Des
Desk ቴሌግራም ላይ ልኬያለሁ።
ስዩም አዳማ በሚለው አዎ
ገዛኸኝን አናግረው ነበረ።
እ?
ገዛኸኝን
ገዛኸኝ እኮ ስልኩ አያነሳም። በብዛት እንሞክርለታለን። ገዚህ ስልኩ አያነሳም።
እም፣ እሱ ነበረ ማስተካከል የሚችለው። እስቲ ኦኬ እንደ ሌሎች አብሩኬ እና በፍት ምናምን አይችሉም።
ፒተሯ ነች አይደለም ያለችው?
እቺ ቢትማኗ የለችም።
እ ፕሪ ፕሪንተሯ አዎ እሷ ነች።
እሱ የቤትማን ፕሪንተር ነው እምቢ አለ።
አዎ እሺ አንዴ ጠብቀኝ።
እንትን እኮ ነው ለገዜ አሁን አንዳንድ ቀን ይስተካከላል እኮ
እሺ አሁን AnyDesk accept አለ።
እሺ እሺ የዚህ ላክልን ነው አይደለ? AnyDesk አዎ እሺ accept በል